Hello ጤና ይስጥልኝ። ሄሎ
አቤት
ሄሎ ሄሎ ሄሎ
ሄሎ ጤና ይስጥልኝ።
አቤት አቤት አይሰማም።
ጉዳዩ ሩት ቢንያም እባላለሁ። ምን ልርዳዎት?
ለመመዝገብ ነበረ ስራ ለመቀጠር።
በጣም ጥሩ። እሺ ሙሉ ስሞትን ይንገሩኝ። Hello አቤት አቤት
ስሞትን ይንገሩኝ።
ሰው አለም ይባላለሁ።
ሰው አለም
አርጋቸው
አርቢቾ
አርጋቸው አርጋቸው እ እ ሰው አለም አርጋቸው
ሰው አለም እየተሰማኝ አይደለም። አንዴ በሞባይል መልሼ ልደውልሎት?
እሺ እሺ እሺ